ኃይሌ መጠቆም ነው ኃይሌ መጎብኘት ነው።
አቤት ሰላም ጤና ይስጥልን ቤተሰቤት
አብሮ ስትልን ቅድም እንድን ማለት ብር- ብሩ እስካሁን እኮ እምቢ አለኝ ነው ወደ አካውንት ለመላክ ምንድን ነው የሆነብን?
አካውንት ማለት ብር ወደ ከቴሌ ብር ወደዚህ አካውንት ልኬ ነበርኩኝ
ስንት ነው?
ዘጠኝ መቶ ምናምን ሺህ ሁለት መቶ ነበረ አሁን ዘጠኝ መቶ ቀረ እየቀመርኩበት ቀመሩበት ብለኝ ነበር ተጫወተበት ብለሽ እሺ ነበር ከዛ ይሄ ነው ቁጥርክ? ቤት ቤት ሀ- ሀያ ሰባት ቤት
ይሄ አይደለም?
ሀያ ሰባት አይደለም ሀያ ሰባት እሺ ንገረኝ።
ሀያ ሰባት እም፣ ሰላሳ እም፣ ሰላሳ ስድስት ዜሮ ዘጠኝ
እሺ እስቲ ደግመህ ንገረኝ።
ዜሮ ዘጠኝ ሀያ ሰባት ሀያ ሰባት ሰላሳ
ሰላሳ ሰላሳ ስድስት
ቆይ አንዴ ይቅርታ እሺ ዜሮ ዘጠኝ ሀያ ሰባት ሰላሳ ሰላሳ ስድስት ሰላሳ ስድስት ሰላሳ ነው ሰላሳ ሰላሳ ስድስት ዜሮ እሺ ዘጠኝ
እሺ hello
አቤት ስንት game የተጫወትከው?
ስንት ነው የምትለው? ብዙ እኮ ነው የጫወትኩት። ሶስት መቶ ነበረ ሺ ሺ ሁለት መቶ ነበረ
አዎ አሁንም non-withdrawal ውስጥ ነው የነበክ።
አ
አሁንም ከ- ለንግድ ሮል ውስጥ ነው
አሁንም ምን
አለቀቀልም። አሁንም እስቲ ትንሽ game ተጫውተ ደግሞ ሞክረው። እስካሁን system ኡ ራሱ ይበቃል ብሎ ሲያስብ ነው የሚለቅልክ እና እኔ መልቀቅ ስለማልችል
አይደለም ብር እኮ የራሴ ነበረ የተቃ- የተበላ አይደለም። ለዛ እኮ ነው እኔ ሶስት መቶ ራሱ ሁላ ተቆምሮበት የማይበላ ነገር ደግሞ ስንት game ነው የሞከርከው?
ብዙ ጥቂት ነው። አንድ ወደ ስምንት አይሆንም እንዴ?
okay፣ ያው ራሱ system ኡ የሚለቀው ነገር ስለሆነ ይሄ እኛ አዎ።
እንትን የምንለው ነገር አይደለም። ራሱ ነው የሚለቅልክ withdrawal ውስጥ የሚከትልህ።
ውስጥ- ራሱ አዎ ሲስተም ስለሆነ ራሱ ነው የሚለቅልህ ወደ ዊዝድሮል ውስጥ። እስከዛ እኔ ድረስ ከ- ወይ በትንሽ ብር እየመደብክ ቼክ አድርገው።
አይደለም መደብ ብለሽኝ ነበር የመደቡ የመደቡ አዎ ደግሞ እኮ።
አሁን አዎ እና አዎ የሚ- ብዙ የሚስተካከለው እንደዛ ሲሆን ነው።
እና ብዙ መደብ ጓ እስካሁን ሆነ ጥቅሙ የለም። እንደ ሶስት መቶ ደግሞ ወይ ሁሉ በቃ ተቀምሮበት እንደ ሴሊኝ ደግሞ እንዴት እንደዚህ ይሆናል? ሲጀመር
አዎ ግን እኔ ምንም ማድረግ አልችልም። ሲስተሙ ስለሆነ እንትን የሚለው ትንሽ ወይ እየሞከርክ ያው የሚ- የሚደረጉ ነገር ካለ ወይ ራ- ይወትና እኛም እኔ እንትን መል አድርገው።
ማስተካከልን ነገር ስለሌለ ነው።
ችግር ካለ እናንተ አካውንት አይደል እንዴት ነው ማ- ማ- ማስታሪያ ማትችሉ?
አይደለም ይሄን ሲስተም ነው ራሱ የሚለቀው።